ጤና ይስጥልን። ሄሎ ቪዛ ለምነሽ ነው። የምን አይነት የጉዞ መረጃ ልስጥዎት?
ስለ ዩኤስ ፈልጌ ነው እናቴ።
ጤና ይስጥልን ደንበኛችን።
አቤት፣ ይሰማል?
ጤና ይስጥልን
አቤት፣ አይሰማም?
ደንበኛችን አይሰማም።
ይሰማል። አንተ አይሰማህም እናቴ? ሄሎ፣ አይሰማም? ሄሎ፣ አይሰማም? ሄሎ